hello ጤና ይስጥልኝ።
አብሮ ሄደ እ ሳሊም ነው። ሳሊም አዎ፣ ልክ ነው።
አርኪቴክቸራል ኢንጂነሪንግ ኮንሰልታንት ነው።
ልክ ነው ልክ ነው።
እሺ ከአፍሪ ወርክ ፍሪላንስ ኢትዮጵያ ነበር የምንደውልላችሁ።
okay okay።
እሺ ትንሽ ድምፆ ርቆብኛል፣ ይቅርታ።
እሺ፣ ይሰማል ይሰማል።
በቃ በ site supervisor የወጣ vacancy ነበረ አዎ እ hire አረጋችሁ በእኛ platform።
እ እንትን ያው hire አላደረግንም እስከ- እያየን ነው እስካሁን ይሄ ያለንን የእንትን resume CV ምናምን እያየን ስለሆነ እም?
የእነሱ ነው interview እያደረግን ነው።
እም።
ከዛ በኋላ ደግሞ CV ያቸውን እያየን ነው። ብዙ ነው የገባውና ከዛ ውስጥ መርጦ አንድ ነው ያን hire አላደረግንም።
ወክለና ሶስት ላይ ናችሁ።
አዎ አዎ ልክ ነው።
እሺ ሌላ የሚያስቸግራችሁ ነገር አለ? እኛም በጣም ስጠቅም እ ምንም የለም። ያው ብዙ ነው ሰው apply ሲያደርግ እሱ እ።
አለ። በቃ ሌላ ምንም ችግር የለውም። ለመምረጥ ይከብዳል ትንሽ።
አዎ ብዙ ሰውን ለሚያደርግ አይደለ?
አዎ አዎ እም። በቃ እሺ የሚያስቸግሩት ነገር ካለ ወይም support ሲፈልጉ እሺ ይደውሉልን።
እሺ እሺ መልካም ቀን።
መልካም ቀን አላችሁ።
እሺ